hello hello ይሰማል ይሰማል ልምጣ እንዳዘጋው እንዳ አትዝጋው ይሄ test ን የደወልኩት ነው ይሄንን ምን ማድረግ ትችላለ መሰለ የአንተን ስልክ ቁጥር ንገረኝ ዜሮ ዘጠኝ አስራ ሶስት አስራ ስድስት ሰባ ስምንት ኦልድ ሆነ ኦልድ ሆነ አንተ ጋር ደውዬ ነው ኔትወርክ አልሰራም የሚላቸው ሰዎች ሰባ አምስት ዜሮ ሁለት ይሰራል ከሆነ ከሆኑ ሳምፕሎች ያገኘ ነው ማለት ነው ይሰራል ስለሚባለው በሰባ አምስት ዜሮ ሁለት ለዛ ነው የምንደውለው ይላሉ ልክ እንደገባ የሚደግ ሰዎች ስ ተሳሉ ሌላ ሰዎች ይህን ቅናትና በዚህ መልኩ ስራ ሁለተኛው የሰዎች ኳሊቲ የላቸው ለያየ የገኝ ደውለው ማያነሱ ደውሎ ድምጻቸው የማይሰማ ናቸው። ይሄ ቮሊዩሙ ሲጨምር አንደኛ መንግድ ሬንቱ ላይ ጭማሪ ቢፓይፕ ድርጅቱ የደወለትን ስለሚሸፍን ሎድ እየፈጠረ ነው። ስለዚህ አሁን ዛሬ ላይ ኮሉን ብታይ በጣም ቆይቷል። አሁን እሱ ከገባ ቆይቷል፣ እኔ ከገባ ቆይቷል። አሁን ጀምሮ ሎክ ከተደረገ ጀምሮ ጥሪው ትንሽ ነው። ስለዚህ አሁን እኛ ከባሳይ ስንመልሰው ከአራት ሰዓት ተኩል በኋላ እንመልሰዋለን። ከዚህ significant ከጨመረ የ hold ከጨመረ የደዋይ quality ከጨመረ የሚደውሉት ሰዎች ይሽሉ ማለት ነው። እሱን ካረጋገጠ ልናረግ የምንችለው በደዋዮች ላይ እንዲቆጥር ማለት ምክንያቱም የደዋዮቹን nature ታውቃል። አንደኛ ነፃ መሆኑ ስለሚያውቀው ነው። ምክንያቱም ደውሎበት ካየ ያለ ጉዳይ ወደዛ ሰው አይደውልም። ለ call forwarding አይጠቀመውም። call hold ም አያሰልም። በጣም የሚቀርፉ ደዌዎች እናስገባ ሌላ